ድካም ድካም የሆነ ስራ እኔ አየር ያለበት ነው የምገባው። አሁን እዚህ hello።
አሁን
ማታ ይዞ አርግቼ ነበር አልገባልኝም። በ- ወደ ቴሌ ብር አምስት ሺህ ብር ሄሎ
ገንዘቡ ነው hello።
ወይ?
ሰላም ጤና ይስጥልን ቤተሰቤት አዎ እስቲ እንትን ማታ ይዞ አርግቼ ነበር ወደ ቴሌ ብር አምስት ሺህ ብር አንድ ጠብቀኝ መስመር ላይ አልገባኝም።
እንዴት እንዴት
ሄሎ
አቤት ምን ላድርግ? ጓደኛዬን እኮ ምንም ሆንልሻለሁ። አንተና ዲቃላ ዊዝዶ አድርገ ነው።
አዎ አዎ እሺ የቤት ቤት ቁጥርን ንገረኝ።
መጥፎና ይሄ ነገር
ሀያ አንድ ሀያ ስምንት ሀያ አንድ ሀያ ስምንት ዘጠና ሶስት ሀያ ስድስት አላወኩም እኔ እንደዚህ ዘጠና ሶስት ሀያ ስድስት እሺ ስንት ብር ነው?
እንደዚህ አምስት ሺህ ብር እሺ
ሹፌር ያ ወዲት ጅራ አረ ገነማን በይና እንጀኔ በቃ ሰባውም እዚህ ሳይገባ አይቀርም ሰው ወላሂ አሁን እዚህ እዚህ አምስት ኪሎ ሜትር ሀምሳ ብር አለ ታውቃለህ?
ሄሎ አቤት አንድ ሁለት እዚህ ገባ አድርጌ ወደዚህ ቁጥር ነው አይደለ? ዜሮ ዘጠኝ ሀያ አንድ ሀያ እዚህ ሰዓት ስምንት ላይ ዘጠና ናዳማ አዎ አዎ ይባላል።
አዎ ኮንፈርም አድርጌ ይላሉ። እሺ እሱ ብር ልገባ ነው። እሱን አውርጄ ከዛ